አሎ
አቤት ጌቴ፣ አቤት ሰላም ነው? እኔ ጌታ አለሁ ይመስገነው።
ምን ያው ትንሽ ብዙ ጊዜ ከቤት አንድ ቀን ደውያለሁ። እዛም እንትን ቴዎድሮስ አደባባይም አንድ ቀን መጥቼ ያነጋግራቸዋለሁ። እኔ የቀድሞ መከላከያ ሰራዊት አባል ነኝ። ረጅም ጊዜ ሰርቻለሁ። ተመትቼ ጡረታ ወጥቻለሁ። አሁን ባለፈ ጊዜ ቤት አፈረሱብን ብዬ ነግራለሁ። ያለምንም ማስጠንቀቂያ ያለምንም ነገር አሁንም ተጠግተን የሆነ ቦታ ነው ምን ወደ ጀሞ ሶስት ነው አንቁ ገብርኤል አካባቢ ነው ባቡር ጣባ የምንኖረው እዛ በቃ ምንም ቤት ያው የውሎ እያደሩ እያፈረሱ ውሎ እያደሩ እያፈረሱ ተሰቃየን። እባካችሁ እስኪ እንደው አንድ አቤት ምን ተባላችሁ እዚህ መታችሁ ታዲያ?
ያው ኦሮሚያ ሂዱ አለ። ኦሮሚያ ስንሄድ ምንም ኦሮሚያ ምንም መልስ የለም ጋሽ ምንም በቃ ኦሮሚያ ምንም ስለዚህ በይግባኝ ነው እኛ ጋር መታየት የሚችለውና እሺ እኔ ጌታ ይግባኝ በይግባኝ ብቻ ነው። ኦሮሚያ አላይም አለን የምትሉ ከሆነ ይግባኝ እዚህ ወደ head office ማቅረብ ነው። ስለዚህ ይግባኛችሁን አቅርቡ እዚህ ቴዎድሮስ አደባባይ ተቀባይነት ካለው እሺ እኔ ጌታ ተነስቷል ተነስቷል እንደሱ ምኑ ወይ ቴዎድሮስ አደባባይ ነው ያመለከትኩት። ከዚህ በፊት ቴዎድሮስ አደባባይ ነበር ያመለከትኩት።
ቴዎድሮስ አድ- ቴዎድሮስ አደባባይ ወደ ላንቻ ላካችሁ። ስለዚህ አዎ ጉዳዩ ላ- የኦሮሚያ ስለሆነ የኦሮሚያ እንባ ጠባቂ ያለ ታመለክታላችሁ። ህጋዊ ነን ብላችሁ የምትጠብቁ ከሆነና ይግባኝ ያስፈልገናል ካላችሁ ወደ ቴዎድሮስ አደባባይ ባለፈው ቦታ ነውና ይግባኛችሁን አቅርቡ።
እሺ ጌታ እሺ፣ ሰላም ዋሉ። እኔ ጌታ እሺ አባቴ እሺ